የናይስቲን በስፖርት ነው እባክዎ የምንረዳው?
ናማ ንገራ እንትን ኦንላይን ለመጫወት አስቤስ ፓስዋርድ እምቢ አለ።
ፓስወርድ እንዳለኝ
አንገራለች
ፓስወርድ ይበሉና አዲስ ፓስወርድ ያስገቡ። ፎርጌት ፓስወርድ ይበሉትና አዲስ ፓስወርድ ያስገቡ።
ፎርጌት ፓስዋርድ ልበለውና አዲስ ፓስወርድ ያስገቡ።
አንገራለች
hello hello፣ hello
ችግሩ እኮ የ authentication ነው የራሳችን ነው።
እንደዛ ከሆነ ምንድን ነው አልተላከለትም ነው?
አይ ይላካል፣ ግን ደግሞ ስናገባ ነጭ ነው የሚያሳየው።
እኮ ብዙ ጊዜ እያስላኩ ስለሆነ ነው። አንድ ጊዜ ያስልኩና የመጣውን ሁለት ደቂቃ ከመሙላቱ በፊት ያስገቡ።
እና እምቢ እኮ ነው ያለን።
አይ ይሰራል። refresh ያርጉትና ከእንደ አዲስ ይሞክሩት።
refresh አርገህ ሞክሩ። refresh አርገህ ሞክሩ።